ሄሎ
ሲስተር የብር መልሽ ነው የሚፈልገው አካውንት
ወዴት?
ቤስት ቤት ወደ ቤስት ቤት መመለስ አንችልም።
በስትሮ ነው የሚፈልገው። ስልክ ቁጥር ንገረው። በሰንቲም ነው ሰንቲም ነው የሚደውለው። ሰንቲም ሲስተም ኮኔክሽን በረብ ላይ አለ። እሱን ንገረው። በቤስት ቤት ደውል። አካውንት ይመልሳል ንገረው።
አሉ
አዎ አሁን አለ በፔንድና አለ አካውንት መልሶ ስልክ ቁጥር ዜሮ ዘጠኝ ስልሳ ስድስት
ከቤስት ቤት ወደ- ከዊዝዶ ካደረግክ በኋላ እኛ መመለስ አንችልም።
አዎ በውስጥሮ አይፈልግም። ብንድን ነው አይ እኛ መመለስ አንችልም። ሳንቲም ፔዎች ናቸው ዊዝዶ ወደ ቴሌ ብር ማስገባት የሚችሉት።
ቴሌ ብር አይ- አሁን አካውንት ነው የሚፈልገው፣ ግን ሁለት ቀን ነው የሚጠብቀው። ሳንቲም ነው የሚደውለው። ሳንቲም ሳንቲም ቁጥር ናት።
ቤስት ቤት ቤስት ቤት ነው የሚሰጠው። ግን ሳንቲም አሁን ደውለው አሁን ሳንቲም ፕሮብሌም ያ ኮኔክሽኑ በሳንቲም እ፣ ቤስት ቤት ነው ደውለው። እሱ አለ ቤስት ቤት ደውል። ግን የንገረው መልሻው ብር አሁን እኔ አካውንት ሹፍ ስድስት መቶ እና አራት መቶ አለ አራት ሶስት ቀን ሁለት ቀን
እሺ ሄሎ አዎ።
ከሳ- ከሳንቲም ጋራ እየተነጋገርን ነው። ትንሽ ጠብቀን እሺ።
ሀይ አሁን ንገረው። ሀይ አሁን እሺ።
ቴ- ሀይ እሺ።